ሄሎ
ሄሎ
ጤና ይስጥልኝ ቴሌቢ
yeah
ቴሌቢን ምን ልርዳዎት?
አይ እንዴት ነው ጥያቄውን መመለስ ይቻላል? ማንም ጠይቀው ብዬ ነው። የሆነ ፔሽንት ፈልግ ነበር።
ምን አሉኝ?
የሆነ በቴሌዊን ጥያቄ ጥያቄ ምናምን እዛ አይነት ነበር።
አዎ የቴሌቪዥን game ላይ ጥያቄና መልሶች አሉ። game ኦችን ሲጫወቱ ሽልማቶች አላቸው።
okay ከያካ ጥያቄያቸው ከየት ምን እናገኛቸው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አንድ ቁጥር ላይ ይመዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ።
ኮከብ ስምንት መቶ
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ ከዛ
አንድ ቁጥር ላይ መመዝገብ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
እም፣ እም። አይ እሱማ አድርጌያለሁ እኮ
ስለዚህ ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ መርጦ መጫወት ነው።
okay አይ ጥያቄ አይመጣልኝ ብዬ ነው እንጂ እም፣ እሱ አድርጌ- ስልኮች ላይ ትኬት ወይ coin መኖር አለበት።
አዎ አለ እኮ total አራት አራት ቲኬት አለኝ አሁን በሰላሳ እኮ ይችላል። አዎ ሶስት ቁጥር ላይ ስ- ጥያቄና መልስ አለ። እሱን ሲነኩት ስድስት አይነት category ዎች ይሰጡታል። ከስድስቱ መምረጥ ነው።
okay okay እሺ